ጤና ይስጥልኝ።
ጤና ይስጥልን።
አብሮ ይስጥልን። ሰላም ነው እግዚአብሔር ይመስገን።
አለን። ፔጃችሁ ላይ የሆነ መኪና አይቼ ትዌልቲ እ፣ ባንክ ይመቻቻል ላለ ተሽጧል አለ ሁለት ሺህ ስንት ሞዴል?
ሁለት ሺህ ነው የምለው ግሬ ከረር ቱርቦ ቻርጀር
እስቲ ቁጥር ለስቶ ዜሮ ዘጠኝ አርባ አራት
እ፣ እሺ
የያዙ ቁጥርና ይደውሉ። ዜሮ ዘጠኝ እሺ።
አርባ አራት ዜሮ ዘጠኝ አርባ አራት እሺ
ዜሮ
ዜሮ ዜሮ
ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ እሺ እናት፣ እሺ እሺ